ነው።
ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
ሚትሱቢሺ አትራጅ ሁለት ሺህ ሀያ ሁለት የሚሸጥ አለኝና ለመሸጥ ፈልጌ ነበር።
ይዘውልን ይምጣ ወይ መስቀል ፍላወር ወይ ፓስተር branch ኣችን ላይ
ምን በመስቀል ነው?
መስቀል ፍላወር ወይ ፓስተር
እሺ፣ ዛሬ መምጣት እችላለሁ?
ይችላሉ። በማንኛውም ሰዓት መምጣት ይችላሉ።
እስ- እናንተ ነው የምትገዙኝ ወይም ስለ ገዢ ነው ነው?
ይዘውልን ይምጡና እንየዋ መኪናውን።
እሺ
ቆይ ከሰው ጋር ነኝ አስተመልሻለሁ እመጣለሁ።
መስመር ላይ ነት አባት አዎ ነኝ። በችግር የለውም ይዤ እመጣለሁ። በቃ አዎ ይዘውልን ነው መስቀል ፍላወር ብራንቻችን ላይ በማንኛውም ሰዓት ወይም ፓስተር የመ- የተመቾት ብራንች ላይ ይዘውልን ይምጡ።
እሺ እሺ